Hello ጤና ይስጥልኝ። በድጋሚ ደወልኩኝ። ስልክ ቁጥር ዜሮ ዘጠኝ ስልሳ አራት ሰላሳ ሰባ አራት ዜሮ ዘጠኝ የሚል ስልክ አለኝ። እናንተ ነው?
OK። እስቲ የልጁ ስልክ ነው መሰለኝ የባርማኑ ስልክ። የአንተ ስልክ ስንት ነው?
እሱ ነው የተላለፈው።
አዎ ከዚህ ወይ ከባርማኑ ነው አራት ወይ ሰላሳ ሰባ አራት ዜሮ ዘጠኝ በሚል ነው ተመዝግቦ የተላለፈው።
አዎ ወይ ዌይተሯ ነች። የዌይተሯ ነው።
ስለዚህ በዛ ይገኛሉ ማለት ነው። የጥገና ክፍል በዛ ነው የሚደውሉት።
እሺ እ፣ ችግር የለውም። የመጨረሻ የአንቺ ስልክ ስንት ነው? ዜሮ ዘጠኝ መጨረሻው። አዎ ትክክል ነው። የዌይተሯ ስልክ ነው። በዚህ ሲደርሱ ይደውሉ። እሺ እሺ፣ አመ- እሺ አመሰግናለሁ።